ሄሎ
አቤት ቅርታ ተቋረጠ።
አ፣ አይሰማም።
ምክንያት ሄሎ ከዊ ፕላስ ሶሉሽን የትራንስፖርቴሽን ቁልት
እሺ፣
ድርጅት ትራንስፖርቴሽን አገልግሎት ሰጪ ተና ከማ
ስልክሽ ግን በደንብ እየተሰማኝ አይደለም።
ይባል አ፣ እየተቆራረጠ ነው።
አሁን አይሰማም። ይቅርታ አሁን ሲሰማ
አሁን ይሰማል።
እሺ እ ድርጅታችን ያው የትራንስፖርትን አገልግሎት ሰጪ ተቋም ነው እ እናም ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
አ፣ መጀመሪያ አንድ ጥያቄ አለኝ።
እሺ
ስልኬን ከየት ነው ያገኛችሁ?
ከዚህ በፊት ማለት ነው marketing agent ኦቻችን field ላይ ወጥተው መዝግበው ነበረ። ስልኮትንም ስሞትን የሚያገኙት ከዛ ላይ ነው።
ሌላ ማለት ነው ወይ?
እህ እህ።
ይህንን ለመጀመሪያ ጊዜ ነው የሰማሁ ያለው።
ምን We Plus Solution የሚለውን ነው አ፣
እ ተመዝግበው ነበር። ነገር ግን እ አሁን ላይ ስራ ስለጀመረ
ጭራሽ ምናልባት- አልተመዘገብ ጓደኞቹ ሊያስመዘግቡት ይችላሉ። ምናልባት
አይችልም።
አይችሉም።
ይሄ የግል ስልኬ ነው። አዎ፣ የስራ ስልኬ አይደለም።
okay
እሺ፣ አሽከርካሪ ይቅርታ።
አይደሉም? ነው ችግር የለውም። አሽከርካሪ አይ፣ አይደሉም ላስገድ- አዎ፣ አይደሉም አሽከርካሪ አይደሉም።
አይደለም።
እሺ በጣም ይቅርታ። መልካም ቀን።